ኧረ ይችኛዋ ሴትዮስ በእናትሽ ስድስት ኪሎ ሰጧት ይሆን እንዴ?
ሄሎ ሄሎ አቤት።
ወይማ መልሼ ደወልኩኝ።
እሺ እ መ- አልመጣልዎትም አይደለ? ተቀያሪው pineapple።
አልመጣም።
እ፣ ስለዚህ ለነገ ላስገባልዎት ወይስ ልተኝልዎት ነበር?
ነገ የለንም። ሰኞ።
ሰኞ ላድርገው።
አዎ።
በቃ እሺ፣ እሺ ሰኞ።
እዚህ ያለው እንትን አይልም፣ አይበላሽም።
ምን አሉኝ?
እዚህ የተቀመጠው እ፣ ይቀመጥ። ከ- በላስቲክ ታስሮ ከሆነ ይፍቱትና እ፣ እንትን አለ አብሮ ውስጥ እንዴ እንትን ቢል ሳይጥ ምናምን አለ።
ችግር የለውም እንግዲህ ከበላውም እሱን ራሱን ይልኩታል። እሺ እሺ